ጤና ይስጥልኝ የሴት ጥሪ ማዕከል እባክዎ መርዳት?
የአሜሪካ flight ዛሬ አለ እንዴ?
አለ አዎ
ስንት ሰዓት ነው አባ?
እሺ ለምን ዋሽንግተን ነው የፈለጉት?
አዎ
እሺ እያየሁልዎት ነው። አራት ሰዓት ከአርባ ነው ኤርፖርት አንድ ሰዓት ላይ check in።
check in
እሺ ሌላ የምረዳዎት ነገር አለ?
አይ በቃ የለም አመሰግናለሁ።
እናመሰግናለን። መልካም ጊዜ